እኔ ስጥልኝ ሁሉ ስፖርት በኮ የምንወርደው
ወደዛ በራስ ገብቼ ነበር። ዌብሳይታችሁ ምን ያህል ቴሌግራም
ቴሌግራም ላይ ማን የሚል ስም ነው?
አይ ዌብሳይታችሁ አጣሁት።
እሺ ል- ስልክ ልስጥ- ቴሌግራም እ፣ ስልካችን ነው ያጣኸው?
አዎ የለኝም።
ዜሮ ዘጠኝ ሰባ ስምንት ሰባ ስምንት አስራ ስድስት አስራ ስድስት ሰላሳ
ሰላሳ ዜሮ ስድስት
ዜሮ በዛም ሞክሬ ነበር አልገባልኝ።
አልገባለህ።
አዎ ምናልባት እንትን restrict አድርገኸው እንዳይሆን እስ ስልክህን ንገረኝ። እኔ add ካረኩ እሺ ዜሮ ዘጠኝ ሰላሳ ስድስት ሰላሳ ስድስት ሰላሳ ስድስት ሰላሳ ስድስት ሰባ ሰባት ሰባ ሰባት ሰላሳ ስድስት አሁንም ሰላሳ ስድስት አዎ ማን ልበል?
ኢሳያስ ሚኪያስ፣
ኢሳያስ ኢሳያስ አዎ
እሺ hi ብለው ልከዋል እኮ ደንበኛችን። hi ብዬ ድጋሚ ልላክሉት።
እሺ እሺ ድጋሜ ላክልኝና አልገባ hi ብለው ግን የላኩት September አስራ ቆይቷል ከላኩ። ይኸው እኔ አሁን ልክ ይሉታለሁ hi ብዬ አሀ፣ አሁን ላክ screenshot ያደረኩትና ስሜን አሁን አዎ፣ አዎ፣ ስሞትን screenshot ያደረጉትን ስሞትን፣ የሁሉ ስፖርት account ስልክ ቁጥር።
እሺ እሺ አሁን ይላኩ።
ከዛ የቆረጡት በዛ ነው የምልከው
ምን የቆረጥከው እ፣ ያን ግምቼ ነው
ገምቼ?
እ፣ የገመትኩት ሁሉ ስፖርት አይ ኮድ።
ግምት ምናምን አይደለም። እኛ deposit ከሆነ ብቻ ነው በዚህ የምትልከው።
እም፣ ኮድ ምን ያልተለቀቀው ነው
አዎ ያለ ያላስገባ ያልተለቀቀ ያልተለቀቀ ነው።
አዎ እሱ ይለቀቃል። ይጠብቁ። አይላኩ በዚህ
እሺ